አሎ አሎ ኢሳያስ እንዴት ነህ? ሰላም ነው?
አለን ይመስገን።
አለን አለን። እሺ የምንድን ነው አልከፍትም ብሎ ነው ይህ ዲስኩ ማነው እንትን ጌሙ?
አዎ ጌሙ ቲቪ ላይ ይከፍታል።
እሺ ከዛ በኋላ ፒሲው ላይ ግን ምንም አይነት እንትን ነገር አይከፍትም።
ምን አሁን ብሮ ቲኬት ለመቁረጥ ብሮዘሩ ምንም አይከፍትም። ቲቪ ላይ ያንኛው ኬን የኬን አፕሊኬሽን እየደረግና ቲቪ ላይ እኔ ምንም አሁን ነገር እየነካሁ አይሰራም።
ያለሁት ምን ላይ ነው?
አሁን ቲቪ ላይ ነው እየነካ ያለው። PC ላይ ምንም ነገር አይሰራም።
ወደዛኛው መውሰድ ነው ማለት ነው አይደለ?
አዎ አሁን ይሄ እስከ- ቲቪ ላይ ከፍተዋል Chrome ኡ፣ PC ላይ ግን hide ነው።
እሺ አሁን ወደ ቲቪ አልመጣም?
አሁን መጥቷል።
አሁን መጣ አይደለ?
አዎ PC ላይ ከፍቶ የምትፈልጋቸው ያንኛው ላይ ነገሮች hide drag አሁን እያደረግህ ውሰዳቸው ወደዛ።
OK OK፣ ወደዛ ነው የምወስዳቸው ወደ ወደዛ ወስዳቸው።
ወደ ጎን።
ወደ ጎን ስወስዳቸው ወደዛኛው ይሻገርልሃል።
አሽ እሺ ከዛ እሺ እንደዛ ይሰራልሃል። እሺ እሺ እሺ